hello ሁሉ ስፖርት ነው የምንወዳው።
ብር አስገብቼ ነበር ወደ account ኤና እስካሁን አልገባልኝም።
ወደ የትኛው account? ወደ ሁሉ ስፖርት ነው ወደ ሁሉ ወደ ቴሌብር ነው?
ወደ ሁሉ ስፖርት ነው ያስገባሁት ከቴሌብር ወደ ሁሉ ስፖርት። ከዛ እስካሁን አልገባም።
ከቴሌብር የተላከለውትን text screenshot አድርገው በቴሌግራም ይላኩ።
okay፣ ወደ ቴሌግራም ላከው።
ስልክ የያዙ ልንገሮት ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት አሁን ምን ነው የማደርገው?